ሄሎ ጤና ይስጥልኝ ምት ቤት ቃል ኪዳን ነኝ።
ሲስተር የአሁን ልጅ ነብር ቆረደና መለስኩ በቃ ኦኬ ቴሌግራም ላይ ልካልኛል።
አዎ ዳሮ ዘጠኝ አስራ አምስት ስልሳ አራት ሰባ ሰባ አራት ብር የላኩ ደግሞ አስራ ሁለት ስልሳ ስድስት ሰማንያ ሶስት ሰማንያ ዘጠኝ
እኮ እሺ ዲፖዚት ሜሴጅ ቴሌግራም ላይ ልካልናል።
ቴሌግራሙ ዜሮ ዘጠኝ አስራ አምስት ስልሳ አራት ሰባ ሰባ አራት ልክ አሉ ስልሳ አራት ሰባ አራት ሰባ
ዜሮ ዘጠኝ አስራ አምስት ስልሳ አራት እሺ ሰባ ሰባ አራት ሰባ ሰባ አራት አዎ ብሩን ደግሞ መቶ ሰማንያ ና መቶ ሀምሳ ትናንትና መቶ ሀምሳ ዛሬ መቶ ሰማንያ
እሺ deposit message ኡ ከላይ ላከውን አይደለ?
አዎ በቃ እሺ እንልከዋለን። እሺ ይስተካከላል።
አየስ sister እሺ መልካም ቀን። እሺ።
አየስ